ሄሎ ጤና ይስጥልን።
ሄሎ ሰላም ነው።
እግዚአብሔር ይመስገን። ዶንኪ ቲዩብ ነው
ዶንኪ ቲዩብ ለመመዝገብ ፈልጌ ነበር።
ይቻላል። ስሞትን ማን ልበል
ስሜ ያሬድ ደረጀ ያሬድ ደረጀ
ያሬድ ደረጀ ስልኮትን ንገረኝ።
ዜሮ ዘጠኝ ሀምሳ አንድ ሀምሳ አንድ ሀምሳ አራት እሺ ሰማንያ ሰባ ሰማንያ ሰባ እሺ አ አድራሻው የት ነው? አካባቢ ኖት?
አድራሻ ወደ ሽሮ ሜዳ
okay እሺ። ማስታወቂያውን በምንድን ነበር ያዩት?
ማስታወቂያውን live ላይ ነበር ትናንት ያየሁት።
ቲክቶክ።
አዎ ቲክቶክ ላይ ነው።
okay እሺ።
ስንት ነው?
በአካል ነው መማር የሚፈልጉት?
እ?
በአካል ነው መማር የሚፈልጉት?
አዎ በአካል ነው መማር ፈልገው።
okay እሺ። አድራሻችን የሀያት
እሺ ተስፎ ሲኒማ ነው ማለት ነው።
ኦንላይን ሀያት ውስጥ?
ደራርቱ አደባባይ ሀያት ተስፎ ሲኒማ online በ email ኦት ነው የምንልክሎት።
አ፣ ክፍያው ስንት ነው? እሺ።
ክፍያ በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ በሶስት ወር ነው class ኡ የሚያልቀው። ሀያ credit hour ነው የምንችለው ሀያ አስራ አምስት ሺህ ብር ማለት ነው።
በቃ ኦንላይኑን አድርጊልኝ።
እሺ ኦንላይን ላይ መጋቢት አስራ ስድስት ነው የሚጀምረው እሺ
ያው እስከ የካቲት ሀያ አምስት ድረስ ለሚከፍሉ ሰላሳ አራት percent discount አለን።
በቃ እሺ። እና ምን ምን ማን ምን ምንድን ነው ማድረግ ያለብን?
ምንም already መዝግቤዎታለሁ። ሲወስኑ ይደውሉልን፣ account እልክሎታለን።
በቃ እሺ።
እሺ፣ thank you።
አመሰግናለሁ።